ጠይም አሳ መሳይ ወጣት በውበት ያጌጠች አንጀቴን በላችው በፍቅር እየቆነጠጠች ስላፈጣጠሯ እጅግ በጣም ተገረሜ ሰላም ብያት አለፍኩኝ ሰዎች አይታል ገጿን ተሳርሜ የመማረኪያዋ አላት ልዩ ዘዴ አውርቻ አልዘልቀውም ይቀመጥ በውድ ፈገግታና ደስታን ተሸክማዋለች ታዲያ ምን ያደርጋል እንደጅ ታስጠናለች ዋ ጠይም አሳ መሳይ ወጣት በውበት ያጌጠች አንጀቴን በበላችው በፍቅር እየቆነጠጠች ዋ ስላፈጣጠሯ እጅግ በጣም ተገረሜ ሰላም ብያት አለፍኩኝ ሰዎች አይታል ገሷን ተሳርሜ ፍልቅልቅ ጥርሶቿን እሳያቸው ብሩሩ ልብ ይሰውራሉ ስቀው ሲያሳስቁ ያንደበቷ ደስታ ነው የማር ወለላ ልቤ መች ተመኘ ፍጹም ከሷ ሌላ ዋው ጠይም አሳ መሳይ ወጣት በውበት ያጌጠች አንጀቴን በበላችው በፍቅር እየቆነጠጠች ስላፈጣጠሯን እጅግ በጣም ተገረሜ ሰላም ብያት አለፍኩኝ ሰዎች አይታል ገጿን ተሳልሜ ሰላም ብያት አለፍኩኝ ሰዎች ገጿን ተሳልሜ ሰላም ብያት አለፍኩኝ ሰዎች ገጿን